የሚያስጨልል ጉዳይ የለውም ሲጀመር ቢሆን እንኳን ማለት ነው ጉዳይ አይደለም። እነሱ ሊሰጡ ከፈቀደልን ሄላ ሄላ ወይ ምኒልክ አቤት ከወርቅ ያስከውን ኦርደር እ ሰጡ።
አልሰጡኝም።
እሺ እዛ ከሆንክ ታገናኘኛለህ።
እሺ አንቺ
Hello hello፣ ጤና ይስጥልኝ። Hello ሄሎ ወርቃ ነው እናቴ? ወይዬ ወርቃ ነው? አይሰማም እናት። ሄሎ ወይ
Hello፣
ወይማ
አይሰማሽም? ወርቃ ነው ይሰማል። አዎ
በመቶ ከዚህ በኋላ እየተሳደሩማ ታስሯል። እየተሰጠ ነው።
እየሰጠ ነው ነው። እሺ ደረሰም እንግዲህ እሷ እንደዛ ነው የምትል
እየሰጠ ነው ነው አለች። በቃ ትንሽ ቆይቼ መልሼ እደውልልሃለሁ። አሁን ሰዓት ስላለ ገና መውጣት
እሺ